ሄሎ ጤና ይስጥልን ቤት ቤት
አብሮ ስትል እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ኤፍሬም ነኝ ከአርባ ምንጭ።
እሺ
እ ቲ ኬኖ ቲቪ ላይ ያሳየን አይደለም። በጣም ከስተመሮች ከጠዋት ጀምሮ የጨቀጨቁን ነበር።
እያሳያችሁ አይደለ?
አዎ ምንድን ነው የሚላችሁ ቲቪ ላይ?
እ ኢቨንት እ ምን ቆይ ላይ አይችልም ገርሽ እያየው ነበር እሺ
the event is about to start ብሎ እዛ ቁጭ ነው ያለው።
okay እስቲ ፎቶ አንስተህ ትልክልኛለህ ኤፍሬም? እሱን
እ ቴሌግራም ላይ ሊላክ- አዎ እሺ፣ እሺ።
ተስፉ አንዴ ልክ ያለው እሺ እሺ ኤፍሬም አርባ ምንጭ ነዋ።
አዎ አዎ
እሺ check አድርገን እንመልስላለን። እሺ ኤፍሬም እዛው ላይ እሺ፣ አዎ። customer በብዛት እሱም ስለሚጫወቱ
እሺ እሺ ትንሽ ጠብቀን ኤፍሬም እሺ፣ እሺ